ሄሎ
እመቤት ቅድም ደውለውልኝ ነበር
ከዚህ ደውላችሁልኝ ነው ነበረ ቅድም የተደወለልኝ?
አዎ ሱቅ- ስኳር ግን አላመጡም ስድስት item ነበር ያዘዝኩት አዎ አምስት ብቻ ነው ያመጡልኝ አሁን ተቀብለው ነው አዎ አሁን ተቀብዬ ግን ስኳር የለም ስኳር የለም። እሺ ለነገ እናስተላልፍለት፣ ነገ መቀበል ይችላሉ።
እሺ እሺ የት ነበር እሺ።
location?
አቦ አቦ አቦ።
ሰሪስ አቦ ቡም- ቡልቡላ መገንጠያ እሺ ዛሬ ሰዓት ነገ ቡልቡላ መገንጠያ እንልክሎታለን። ይቅርታ በጣም እሺ እሺ እመቤት እሺ መልካም ምሽት።
እሺ አሜን እሺ